ሄሎ ሰላም ጤና ይስጥልን አምዶች ቤት እና እንትን ብሎ ነበር አካውንት ያላስገባ ብሎ ነበረ።
ምንድን ነው የሚልክ?
አካውንት አልሬዲ ኤግዚስቲንግ ምናምን ሬዲ አይደለም ነው የሚለው
ስልኩ ነው ወይስ ከዚህ በፊት ትጠቀምበት ነበር?
አካውንት አረም ትናንትም ሲጠቀምበት ነበር።
ስራ- ከ- አዲስ ነው።
አረ አይደለም የምጠቀምበት ነው ከዚህ በፊት እስኪ ስልኩን ትነግረኛለህ?
ዜሮኛ አስራ ሶስት እሺ
ዜሮ ስድስት እሺ ዘጠና አንድ እሺ ዜሮ ሶስት ዜሮ
ሶስት
በየትኛው ነው የምትጠቀመው? በዘጠኝ ነው በዜሮ ዘጠኝ በ- በዜሮ ዘጠኝ አሁን deposit አድርጌበታል መቶ ብር
active ነው። ምናልባት password ተሳስተህ ነው የሚሆነው
አረ ሄሎ?
አልተሳሳትኩም። ሴ- save የተደረገ password ነው እና እኮ ምናልባት የስህተት ካልሆነ በስተቀር እየሰራ ነው። active ነው ያንተ።
እስቲ እሺ ሞክረዋለሁ ሞክረውና እምቢ ካለ password reset ይደረግልሃል።
እሺ እሺ forget password ስትለኝ SMS ይላክልሃል።
እሺ እሺ እሺ